ሄሎ ሄሎ፣
አቤት።
ጤና ይስጥልኝ።
እግዚአብሔር ይመስገን።
ከዊፕላስ ነበር የደወልኩት።
እሺ፣
ባለፈው app ላይ ተመዝግባችሁ ነበር አይደለ?
ምን ላይ?
app ዊፕላስ ሶሉሽን app ላይ
አዎ፣ እና አሁን ላይ የተመዘገቡትን active እያደረግን ስለሆነ system ላይ የሚሞሉ አንዳንድ ጥያቄዎችን ልንጠይቅ ነበር የደወልነው።
እሺ።
እሺ፣ የድርጅታችሁ ስም ነበር?
ሀሴት እ እ ሀሴት ሀሴት ምንድን ነው?
አዎ።
ሀሴት ምን?
አፌት ዲዛይን
እሺ፣ ዲዛይን አድራሻ
ቦሌ ገርጂ።
ገርጂ
አዎ፣ ገርጂ ምኑ ጋር
አልፎዝ ጋር
አልፎዝ። እሺ፣ ሙሉ ስምን ትነግረኛለህ?
ዳንኤል ታፈሰ
ዳንኤል ታፈሰ።
ታፈሰ። አዎ፣ እሺ፣ የስራ ስልካችሁ ይሄ ነው ወይም ሌላ አዎ።
ተጨማሪ ካለ?
እሺ። ዜሮ ዘጠኝ ሰባ አምስት ዜሮ ዘጠኝ ሰባ አምስት ሀያ ስድስት ሀያ ስምንት ሀያ ዘጠኝ ሀያ ስድስት ሀያ ስምንት ሀያ ዘጠኝ
ሀያ ዘጠኝ እሺ፣ የስራ ቀናችሁ
ከሰኞ እስከ ቅዳሜ
ሰኞ እስከ ቅዳሜ ሰዓት
ከሁለት ሰዓት እስከ እ፣ አንድ ተኩል ማታ።
OK፣ አንድ ሰዓት ተኩል ሎጎ አላችሁ?
አይ አለኝ። አዎ፣ አሎጎ አለኝ። አዎ፣ OK፣ እ፣ ሎጎ እና license ወይም ደግሞ የቀበሌ መታወቂያ ልትልክልኝ ትችላለህ በቴሌግራም?
ቀበሌ ምን የቀበሌ መታወቂያ ወይም ደግሞ የንግድ ፈቃድ።
እሺ፣ አሁን አልችልም። ቆይ ልክልሻለሁ በኋላ።
አዎ፣ free ስትሆን ችግር የለውም። አሁን text እልክላለሁ። free ስትሆን መላክ ትችላለህ።
እሺ፣ እሺ፣ እሺ፣ አመሰግናለሁ። መልካም ቀን።
እሺ፣ እሺ።